ናፈቀኝ የምለው ሲጨንቀኝ እቤታችን ስንሆን ከቅፉ የሚጥለኝ ኩራቱ ነው ለካ ውጭ ዝም የሚለኝ ስቀርበው ሲርቀኝ የምለው ሲጨንቀኝ እቤታችን ስንሆን ከቅፉ የሚጥለኝ ኩራቱ ነው ለካ ውጭ ዝም የሚለኝ የፍቅር ቃሉን ውጭ ይፈራዋል፣ በጓዳውማ ምን ይቀረዋል? ንፋስ አይወድም የሱ ጨዋታ፣ ቀልዱ የሚታየው የማታ ማታ። ለራሴም ሲገርመኝ ኖረና ሲደንቀኝ አወኩት አመሉን ደጃያል መሆኑን ፊት አይሰጥ በደጂ ወንዳ ወንድ ወዳጂ ሰው መሃል ሲኩራራ ግንባሩ ኮስታራ ስቀርበው ሲርቀኝ የምለው ሲጨንቀኝ እቤታችን ስንሆን ከቅፉ የሚጥለኝ ኩራቱ ነው ለካ ውጭ ዝም የሚለኝ ስቀርበው ሲርቀኝ የምለው ሲጨንቀኝ ይጫወታል እቤት ኮርቶ በአደባባይ ማች ፈጠርና ሰው ያለ አንድ ጸባይ ጥርስ አላስከድን የሚለው ሰው